Hello
ሰላም ጤና ይስጥልን።
አብሮ ይስጥልኝ።
ከ Chip ነበር የምደውልዎት።
እሺ እናት።
ChipChip ይጠቀማሉ አይደለ?
አዎ አንድ ጥያቄ ነበረኝ።
እሺ ChipChip እንዴት አገኙት?
እ ChipChip እንዴት አገኙት? እንዴት ነው ጥሩ ነው
customer service ላይስ?
ጥሩ ነው።
በፕሮዳክቱስ እሺ ደስተኛ ኖት? ሲመጣሉት?
አዎ እስካሁን ባለው አዎ
አዎ። አንዳንድ ጊዜ ግን ለእኔ ጥሩ ነው፣ ግን አንዳንዴ በሰበሰ ይመጣል። እንደገና ብዙ አይደለም የተፉት እንትኖች። አሁን አዎ።
ለምሳሌ በቀደም ዕለት እንትን አዘን ሽንኩርት
እሺ እኛ ያዘዝነው የመሰለን እንትን ነው ማለት ግልጽ አይደለም። ያኛው የሽንኩርት አይነቶቹ መልካቸው አንድ ለሆነ ለመምረጥ ያስቸግራል።
Okay። ያው ሶስት አይነት ላይ ያሉት ያው ተመሳሳይ አዎ።
ስለው እሺ፣ አዎ።
እሱም እሺ ተስተካከለ። application ኡስ ያስቸግሮታል? እንዴት ሲጠቀሙ ወይስ ቀላል ነው? እንዴት ነው?
እኔ አላስቸገረኝም።
Okay። እንዲጨም እንዲጨመር የሚፈልጉት product አለ እዛ?
አሁን ባለው ሁኔታ እንጃ ያሉትን ብዙም አልጨረስኳቸውም እኔ
product ውስጥ በሰዓቱ ቶሎታል ይደርሱታል እስካሁን እስካሁን። አሁን አሁን የቅርብ ጊዜ ነው የጀመርኩት። ይደርስ
nice ጥሩ ደርሶኛል። እኔ ያው በሀያ አራት ሰዓት አይደለም የምታደርሱት?
አዎ አዎ በሀያ አራት ሰዓት አዎ።
እንዲስተካከልስ የሚሉት ነገር አሉት feedback
እንዲስተካከል የበዓል ጊዜ busy ናቸው መሰለኝ እና ነው ትንሽ product ትዕዛዝ ስለሚሆነው አዎ፣ እኔ ሳልሆን ብዙም ሲናደዱ ያቸዎች አሉ ባል ጊዜ።
አዎ ቆየብን ብለው አዎ
አዎ እሺ እናመሰግናለን እሱንም እናስተካክላለን እሺ፣ በጣም አመሰግናለሁ እሺ መልካም ቀን እሺ፣ እሺ።